ሄሎ
ሰላም ኪሩቤል ታች የደወልኩኝ ስልክ ቁጥር ብላኝ የነበረው ልጋራሽ ልስጥህ።
እሺ የቢሮ ነው። አንቺን አገኝ እናንተን አገኛችኋለሁ ማለት ነው።
አዎ
እሺ በቃ እንደ ይቅርታ። እሺ ትነግሪኛለሽ እንዴ?
ዜሮ ዘጠኝ ሰላሳ
ዜሮ ዘጠኝ ሰላሳ አስራ አንድ አስራ አንድ አርባ አራት እሺ ስልሳ ሁለት
እዚህ እየደወልኩ እንደ ጥያቄ ሲኖር ይደውል።
አዎ
በጣም አመሰግናለሁ።
እሺ መልካም ቀን።
እሺ እሺ እሺ